ጤና ይስጥልኝ። ጥያቄ ጠይቃችሁበት ምንድን ነው የሚመለሰው?
በ text ነው የሚመለሰው ማለትም text ማያገለግል ነው ይለኛል። ስልሳ ሁለት ሀምሳ አንድ ላይ ስልሳ ሁለት ሀምሳ አንድ ላይ መልሱን ስ- text ሲያደርጉ ምን አሉት
እ?
ምን አሉት መልሱን text ስታደርጉ ስልሳ ሁለት ሀምሳ አንድ ላይ ምን- የማያገለግል የዕቃ ኮድ ነው ይለኛል።
የእቃ ኮድ እም።
እስኪ ምናልባት በ system ምክንያት እንትን ሊ- ሊሆን ይችላል። አንዳንዴ ነው እንደዚህ አይነት ነገር የሚያጋጥመው። እ፣ በድጋሚ መ- ይሞክሩት። እ፣ እኛ ከዚህ በኩል ያለውን ነገር እናስተካክላለን።
okay
እሺ እሺ